hello ሀሴት ነኝ።
ሀሴት እንዴት ዋልሽ?
አለሁልህ እግዚአብሔር ይመስገን።
የአዲሱ ስልክ ተመችቷቸዋል?
አዎ በጣም እሺ፣
ከቦሌ የሚነሳ order እንትን ብዬ እኔ ደግሞ ወደ ሀያ ሁለት ነበርኩኝ እና ሰች አልችልም።
ሌላ order አለ?
ሌላ order አለኝ ግን ያው የራሴ ነው። እውነቱን ልንገርሽ አዎ፣ ግን እሺ የሚሉህ አይመስለኝም። ንገረኝ አረ- ልሞክርልህ።
ጠይቅ። አይ ቦሌ ያው ምን driver ሞልቶ የለ እንዴ? እኔ ሀያ ሁለት ከቦሌ ስለሆንኩኝ። ከቦሌ ነው የሚለው ከቦሌ እኮ የት ውዳሴ ያልከው?
ውዳሴ ውዳሴ ነው የሚለው
ውዳሴ የት ነው?
ምን አውቄለት ንገረኝ ልጠይቅልህ። dispatch ሀምሳ አምስት ሀያ አንድ ሀምሳ አምስት ሀያ አንድ አዎ አንዴ ጠብቀኝ።
እሺ።
ሀምሳ አምስት ሀያ አንድ
አዎ ኬስ ነው። hello ከጂ በርገር ወይ ኬስ ነው። ሀምሳ አምስት ሀያ አንድ አዎ ከጂ በርገር ምን አልሽ? እሺ። hello hello ሰመረ ሰመረ ወይ ወይ አይወጣም።
አረ በማርያም ዘይትኝ አረ በእናታችሁ ኧረ ቦሌ የሚነሳ ነው። አረ ከሌላ district እሺ ቦሌ አይደል እንዴ የሚንጣጣሉ?
ሰመረ አረ በማርያም በእናትህ እይ ተው አሁን ማርያም መረረኝ እኔ
ቻው እሺ